ማሪ ባባ
Hello ጤና ይስጥልን እመቤት።
እግዚአብሔር ይመስገን። እንትን ላይ አይቼ ነበር ቲክቶክ ላይ ዲዛይር B ዘጠና ዘጠኝ
ሞዴል ሁለት ሺ ስምንት ሁለት ሺ ሀያ ሀያ አንድ
ሀያ ሀያ አንድ አዎ ዲዛይር ስምንት መቶ ሺህ ባንክ ያለበት full option ማነው dashboard ኡ cream
እሺ ሀያ ሀያ አንድ ሁለት ነጥብ ሁለት ሚሊዮን ሰባት መቶ ሀምሳ ሺህ ብር
መጨረሻዋ ነው ድርድር ይኖረናል የተወሰነ ይኖረዋል።
አ የተወሰነ ድርድር እሺ፣ ይኖረናል።
ስሞታችሁ መስቀል ፍላወርና ፓስተር እንገኛለን እመቤት።
የት መስቀል ሰውነት መስቀል ፍላወርና ፓስተር እንገኛለን።
በቃ እሺ፣ እነሱ እደውልልሻለሁ።
ይደውሉልን።
እሺ እሺ።
ያስፈልጋል